Честно, чек мадрик, если Sí, ሄሎ ወይ ጤና እንዴት ይስጥልኝ።
ሰላም።
ኢንፎርሜሽን ለመጠየቅ ነበር።
እሺ እ፣ ማሽን አዲስ ማሽን ቢሮ ስታመጡልን እ፣ እዛ ኦንላይን አስደርጋችሁ ነው እንደምታመጡልን? አክቲቭ ልደታ።
ኦኬ ገቢዎች ማለት ነው።
አዎ እሺ ምን አሉሽ?
እኛ ምንም አላሉ እነሱ እነሱ ጋር አይሰራም system እና እ፣ እናንተ ኦንላይን እ፣ እንትን ታ- active ታስደርጋላችሁ እንዴ ስታመጡት?
አዎ data ይላካል። አላሳወቅሻቸውም? ማሽኑ ሲመጣልሽ አምጥተውልኛል በዚህን ቀን ምናምን ብለሽ አላሳወቅሻ? ሄሎ ሄሎማ ሄሎ ሄሎ